ብያለሁ። እኔ ካልገባ እንግዲህ አላስተዋልም። በቃ የማን የዶክተር ሄሎ ሄሎ ሄሎ ጤና ይስጥልኝ።
እም፣ ቶሎ እዛ መጠየቅ ነበር እም፣ ምን አሉኝ?
ኢትዮ ሌጋል ሼድ የጥብቅና ድርጅት ደወሉት። ቤዛ ከበደ ባለው ምን
አ- የፈለግኩት የዚህ አካባቢ ያለ አይደለም።
እሺ ስሞት ማን አሁን እኔ ጸለ እባላለሁ።
ጸዳለ አዎ ጸዳ ጸዳለ ነው
ወይዘሮ ጸዳለ እባላለሁ።
ወይዘሮ ጸዳዳማ አዎ ወይዘሮ ጸዳዳማ
ኤፍሬም
እሺ
የፈለግኩት hello እሺ ወይዘሮ ጸዳለ ኤፍሬም እሺ ከየት ነው የሚደውሉልኝ? መጀመሪያ የሚጠይቁትን ይመልሱልኝ።
ከዚሁ ከአዲስ አበባ እሺ የት ነበረ? አዲስ አበባ የት አካባቢ?
የካ ክፍለ ከተማ እሺ ጉዳዩ ስል ለመጠየቅ የፈለጉት አሁን መጠየቅ የፈለግኩት አሁን የአከራይ ተራይ ውላችን ሐምሌ ሰላሳ ያልቅ አዲስ አዲስ ውል አይደለም ግን ሐምሌ ሰላሳ ያልና ቆይ ነው ውሉ ገባች። ቆይ እመቤት እኛ ምን አሉ?
ለመስጠት የ- እኛን ለእናንተ መልስ ለመስጠት ጉዳዮችን በሚገባ መረዳት ስላለብን የሚያስረዱኝን ቀስ እያሉ ያስረዱኝ። እሺ
አሀ ሰ- ይቆጥራል እኮ ሰ- አይደለ ገንዘብ ነው አ- አ- አገልግሎቱም ገብቶኛል።
አዎ አይ እንደዛ ሳይሆን እርስዎ